hello አቤት
የት ነው እንትናችሁ አድራሻችሁ?
ምን አይነት መኪና ፈልገህ?
አይ ልሸጥ ነበረ። Tucson አለኝ።
Tucson መስቀል ፍላወር ይዘህ ሆና
እስከ ምኑ ጋር ነው?
ናዝራ ሆቴል ፊት ለፊት አፍሮሊንክ መኪና መሸጫ ወደ ውስጥ ገብተህ
ናዝራይት ሆቴል ከሱ ናዝራ ሆቴል የሚባል አለ። አዎ ናዝራ ሆቴል አለ። እሺ አዎ፣ እዛ አካባቢ አፍሮሊንክ መኪና መሸጫ አለ። አስፋልቱ ዳር በሱ ቅያስ ወደ ውስጥ ግባ።
እሺ፣ ምን የሚባል መሸጫ ነው እናንተ?
ማሊ ባባ።
አዲስ አበባ ብሄር የተቃኘ አዎ አዎ።
እሺ፣ ነገ ይዤ እመጣለሁ። እሺ እሺ አባ።
እሺ